ጤና ይስጥልን ማልገባ
ሄሎ
ጤና ይስጥልን።
ማዲባባ ነው።
አዎ ማልገባ
እንትን አንድ ቤት ነበረች መሸጥ ፈልጌ።
ዘውዱን ይምጣው ቤት
የት ነው ይዘው ይዞ የሚመጣው?
መስቀል ፍላወር ወይም ፓስተር ብራንቻችን ከሁለት አንዱ ጋር አሀ እዛ መጥቶ ነው የምታዩት አዎ በዋጋ የሚወጣለት እዛ ወይ መጥቶ ነው የምናየው።
ነው እንዴ? እኔ ደግሞ መምጣት አልቻልኩኝም እና ምን ማድረግ እችላለሁ? ሌላ option የለም?
የት አካባቢ ነው እኔ ቱሉ ዲምቱ ነው ያለሁት።
እኮ መኪናው ተ- ተ- መምጣት አለበታ።
አሀ እዛ መጥቶ ነው የምታዩት?
አዎ እዛ- እዚህ መጥቶ ነው የምናየው። ዋጋም የሚወጣለት እዚህ መጥቶ ነው።
okay ከዛ እናንተ ናችሁ የምትወስዱት ወይስ እንትን ላይ ነው የምትለቁት?
እኮ መኪ- እ- መኪናውን እንየዋ፣ እንገዛለን፣ እንሸጣለን።
እኮ ራሳችሁ ትገዛላችሁ? አይ ጊዜ ስለሌለኝ ነው እኔ እኮ በዛ ጉዳይ።
አዎ እኮ መተ ይዘው ይምጡና ያናግሩን እመቤት
መልካም እሺ።
እሺ